ስልኝ hello ቪዛ ሚልኪ ነኝ። እባክዎ ምን አይነት የጉዞ መረጃ እንስጦ?
okay፣ ስለ ዛሬ የአየር flight domestic flight information አላችሁ እንዴ?
አየር flight
domestic
ወዴት?
እዚሁ ሀገር ውስጥ አዎ፣ flight።
አለን። አዎ አዎ።
okay ማለት የ final የጎንደር flight ን check ታደርግልኛለሽ ስንት ሰዓት እንደሚደርስ?
ጎንደር።
አዎ ከጎንደር አዲስ አበባ አሀ okay። ስንት ሰዓት እንደሚደርስ ነው?
እ፣ ስንት ሰዓት ነው የተነሳው?
ስንት ሰዓት አላወኩም ማለት እሱን check እንድታደርግልኝ ነበረ።
አሀ የመጨረሻው የተ ነው።
okay። እሱን እኛን ሳይሆን okay ስልሳ ሰባት ሰማንያ ሰባት ደውለው እነሱን መጠየቅ ይችላሉ። የ airlines ቁጥር ነው። አጭር okay የስልክ ስልሳ መስመር ሰባት ስልሳ ሰባት ሰማንያ ሰባት ሰማንያ ሰባት thank you።
አዎ እሺ